ዘርጋቢ hello፣ ደህና ነሽ? ሰላም ነሽ?
አለን አለን ሰላም ነው።
አለን አልሐምዱሊላህ። ትላንት ትላንት ማታ
እሺ
withdraw አድርጌ በ voucher code ኡም ልኬ ነበረ በቴሌግራም ላይ አ- አምስት መቶ ብር እስካሁን ድረስ አልገባልኝም።
withdraw አድርገ ነው።
አዎ በ voucher የሆነ ጓደኛ መላክ ፈልጌ ነበረ። በቃ ኮዱ እሱ ሳይሰጥ በቃ እንትን withdraw አድርግ ያለው
አሁን ምንድን ነው ማድረግ የፈ- ወደ Best Be- ወደ account መመለስ ነው የፈለግከው ወይስ ማውጣት ነው የፈለግከው?
አዎ ወደ ወደ እኔ መመለስ ፈልጌ ነበረ በቴሌ ብር።
በ- ወደ ቴሌ ብርህ አዎ vouch- voucher ነው አይደል ያደረግከው?
አዎ voucher ነው ያደረኩት።
ስለዚህ account history ላይ ትገባና አዎ voucher history የሚል አለ።
እ account history ላይ ስትገባ voucher history የሚል አለ።
አዎ አይቻለሁ። ኮዱም ልኬ ነበር እኮ ትላንት ማታ።
አንተ ነህ እኮ ወደ ራስህ መመለስ የምትችለው።
እ- እኔ ራሴ ነው መመለስ የምችለው።
አዎ፣ voucher ከሆነ ራስህ ነው መመለስ የምትችለው።
አይ አይ አይ አመሰግናለሁ።
ችግር የለውም።
አይ።